ما بليك ሄሎ
ሄሎ ሄሎ።
ስንቱ ወይ ወይ ወይ እንትን ምንድን ነው እኔ አስተላልፌልሃለሁ እሺ ጽፌላችኋለሁ እሺ አን- አንተ ለ area manager ክ ደውልለትና ያለውን ነገር ንገረው እኔ ግን አይ አስተላልፌልሃለሁ ያነሳልኛል ብለሽ አነሳም እኮ በእናትሽ ውስጥ በቃ ካላነሳም ችግር የለውም ነገ ጠዋት ሲገቡ ደግሞ በአካል ደግሞ አናገርልሃለሁ ሁለ- ሁለት መቶ ብሬን ተመልሷለታላችሁ ባያቸው አዎ እና receipt ኡን ግን እ፣ ፎቶ አንሳው receipt ኡ ምን ያደርጋል? ዞሮ ዞሮ እኮ ሁለት መቶ ዲኩ- ኩፖን ዲክ- discount እንዳለ ይታወቃል እኮ።
አዎ፣ ረ- ይታወቃል ያወጣል።
ይላል ያው- ያወጣል ያው ኩፖን ሁለት ታዲያ?
መቶ ብር ይላል ታዲያ ምን ያደርጋል ማለት ነው? ፎቶ
አይ አይደለም ደረሰኙን ነው ደረሰኝ ስትበል በቃ እሺ፣ ችግር የለም። ኧረ ፎቶ አያስፈልግም፣ አልጥለውም እ?
አልጥለውም፣ ፎቶ አያስፈልግም፣ ችግር የለም።
አዎ በቃ እንደዛም ትችላለህ።
እሺ፣ ወይም ደግሞ ላክ ስትባል driver support ላይ ትልከዋለህ እሺ፣ እሺ። ሲጀመር ቢሮ ውስጥ ያለ ሰው ነው መሰለኝ ያዘው አይደለ?
ነው እንዴ? የት ነው ወር- የት የሆነ አላ ይመጣል?
ሁለት መቶ discount መ- መቼስ ኩፖን አይቼ አላውቅም። እንዴት አድርጎ አይ፣ እንዳዘ እኔ በጣም ግን አይደለም የቢሮ አይደለም።
okay፣ እሺ፣ እሺ።
ይኸውልህ ደግሞ እ እ ከላንጁ ወደ አትላስ የሚሄድ order ይግባልክ ወይ?
አትላስ አዎ አትላስ ነው እርግጠኛ ናችሁ?
አዎ ወደ አትላስ
እሺ፣ አስገቢልኝ፣ ችግር የለም።
እሺ እሺ በቃ እሺ፣ እሺ፣ ይገባል።
በቃ እሺ።
ይገባል።